ሄሎ
ሄሎ ሰላም ጤና ይስጥልን ሀቢብ
አብሮ ይስጥልን ከ We Plus ነበር የምደውለው እ
አ፣ የእኛን application አውርደህ ነበር
አ ለአሽከርካሪነት ነው ወይስ ለተጠቃሚነት
ለአሽከርካሪነት እሺ ለአሽከርካሪነት ከሆነ እ፣ አሁን የምነግርህ ነገሮች በቴሌግራም ልትልክልኝ ትችላለህ
ምን መናሽ ንግድ ፍቃድ መንጃ ፍቃድ
እ ፎቶ መኪናዋን እሺ።
ተከራይታት ከሆነ የኪራይ ውል እና ኢንሹራንስ
እሺ ትልክልኛ ስልክ ቁጥር ልስጥ ወይስ እ፣ ቴሌግራም ላይ የ- በ user ትልክልኛለህ
ቴሌግራም ላይ ምንድን ነው የሚለው እናንተ We Plus አ- ነው ሰው?
at at We እ።
Plus
እ፣ at We Plus ሰባ አራት ሰማንያ
ሰባ አራት ሰማንያ አዎ
እሺ በቃ እዚህ ላይ ላክልኝ እ፣ እኔ upload አድርጌ ደውልልሃለሁ
እሺ እሺ አመሰግናለሁ መልካም ቀን ይሁንልህ
መልካም አለላችሁ እሺ